ጤና ይስጥልኝ ቻኮል።
እንዴት አደራችሁ?
እግዚአብሔር ይመስገን። ምን እንርዳት?
በዚህ ስልክ ቴሌብር ላይ ሞልቼ የነበረ ገንዘብ ወደ ቱ ኤክስ ስፖርት ማለት ነው።
በቻፓ በኩል ነው።
በቻፓ በኩል አዎ፣ ሞልቼ ቻፓ ቱዌክስ ላይ እኮ የቻፓ option available ኤርቴል።
አይደለም።
በኤርፔ አድርጌ አዎ ይሄ ቻፓ ነው። እሺ የተለያዩ ድርጅቶች ናቸው እነሱን ይጠይቋቸው።
OK፣ ቴሌ ሲሞላ ግን በቻፓ Technologies በኩል ነው የሞላልኝ።
አይ አይደለም፣ ሊሆን አይችልም። ለምን ከትዌክስ ጋር እየሰራን ስላልሆነ እኛ አዎ አ፣ ሊመጣ አይችልም እንደዛ ብሎ።
የመጣልኝ message በቻፓ በኩል እንደሄደ ነው የሚያሳየኝ።
አይ no no ቻፓ አይሰራማ እሱ ላይ ስለማይሰራ OK፣ Best Bet ሊመጣ ቤስት አይችልም።
Bet ላይ sorry፣ Best Bet ሰማንያ ስምንት ዜሮ አራት ይደውሉላቸው ወይ ለ Best Bet ከሆነ Best Bet ይሄ ሰማንያ ቻፓ ስምንት ሌላ ድርጅት ነው። እሺ ሰማንያ ስምንት ዜሮ አራት ሰማንያ ስድስት ዜሮ አራት አዎ እሺ